ሄሎ ሄሎ ሄሎ ሰላም ጤና ይስጥልን ነብዩ።
እግዚአብሔር ይመስገን። አቤት ከ WePlus Solution ነበር ምደውልልህ። የእኛን መተግበሪያ ወርደህ ነበር?
ዊፕላስ እም፣ አ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት?
ለተጠቃሚነት ነበረ።
እሺ አሁን አንተ ያወረድከው አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት ላይ ነው እና እ- WePlus Solution user የሚለውን app አችንን አውርደክ እም፣ አገልግሎታችንን ማየት ትችላለህ፣ መጠቀም ትችላለህ። ከሶስት መቶ ሀምሳ በላይ game ኦች አሉት። እንዲሁም አሸናፊ የሚያደርግን referral code ለጓደኞች share እንድታደርግ እዛ ላይ ታገኛለህ።
እሺ user የሚለውን ስታወርድ አመሰግናለሁ።
እሱንም አመሰግናለሁ።
እሺ አመሰግናለሁ።